ሄሎ ጤና ይስጥልን። ችግር
መቤት አዘን ነበረ አልመጣልንም። እንትን ለምንድን ነው ይመጣል ብላችሁ ነበር ትናንትና ማታ ደውላችሁ።
መች ነበር ውደር ያደረጉት?
ኦርጋን ያደረግነው ሰኞ ለታ ይመጣል ብለን ሰኞ ለታ አይደለ ማክሰኞ ለታ ማክሰኞ ለታ ነበር ይመጣል። የመጣው አቮካዶ ብቻ ነው። ሎሚ፣ ማንጎ፣ አናናስ ይቀራል።
እሺ የ driver ስልክ ነግሮታለሁ። መልሼ ልደውልሎት። ሁለት ደቂቃ ይታገሱኝ። እሺ